ሄሎ ሰላም ናችሁ ልጅቶች? እሺ ተመላሽ ቂት ነበር አመልሱ ሁሌም እያልኩ ነው። ደንብ ስለሆንኩ ምናከይ ምናክል እሺ ይቆራርጣል። እሺ ታውልላለሽ አትኮዱን በቴሌ ምናክልሽ ይቆጣል ስልክሽ ይንቀሳቀስ መሰለኝ። ቆይ የተንቀሳቀስኩ ላውራሽ። አሁን እኔ ይሰማሻል? እሺ ቴሌግራም ላይ ባለፈው ሌላ ነበር ላክ ስናባ መሰለኝ አርሺ ከርኮርሰን ትኬት ነንበራን ይነገረው ወረቀት አይደለም ነው በቴሌግራም ላይ አሁን ይቻ አርግልኝ